Kerstenbesit?
hello hello
ወይ ሰላም ነው አለን ሰላም።
አለን። እንትን redeem እያስቸገረን ነበር። የእናንተ system ነው
redeem የተደረጉ ትኬቶች ናቸው የሚደረጉ?
redeem? አዎ አላረግም እያለን ነው። ጨዋታዎች ብዙ ናቸውም አያረግም።
አዎ፣ እየቆየ ነው እንትን የሚለው የሚያወጣው።
ጭራሽ redeem አያረግም። አዎ
ዛሬ የተላኩት ናቸው?
no ዛሬ የተላኩ ሳይሆን አሁን ነው አሁን አሁን አሁን okay፣ አይ ጨዋታዎች system እንትን ነው update እየተደረገ ነው።
አዎ፣ ሌሎችም shop ኦች ስለሆነ ይስተካከላል።
የ system ችግር ነው።
አዎ አዎ። እሺ